Amen.
በመሸም ጊዜ በሰንበትም መጨረሻ መጀመሪያ እና ሲነጋ መተላልት ማርያም ሁለተኛ ማርያም መቃብሩን እንዲያዩ ወጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ ድንግልና ሆነ። ቀርበውም ድንጋይን አንከባልለው በላዩ የተቀመጠውን መልአኩ እንደ መብረቅ ንጉሡ እንደበረረ ነበረ። ጠባቆቹም እነርሱን ከመፍራት የተነሳ ተናወጡ፣ እንዳወጡ ሆኑ። መልአኩም በክርስቶስ ልጆች አላቸው፣ እናንተ ሳትኩ የተሰቀለው ልጅ ኢየሱስ እንደምትሉ አውቃልና እንደተናገረ ተስፋቱ ነው። በዚህ ዓለም እንዲህ የለም የተኛበትን ስራ ኑ ፈጥናችሁ ግና ከሙታን ተነሳ ነው ስለገዛ ይጠቅማቸዋል ያም ይሳይታላችሁ ብላችሁ ለደቀ መዛሙርቱ ንገራቸው ንገሯቸው እነሆ ነጋ እነሆ ነገሯችሁ በጥራትና ታላቅ ደስታም ፈጥኖ ከመጣሪና ለደቀ መዛሙርቱ ሲያወሩ ሲያወሩ ነው እነሆ ኢየሱስ አገኛቸውና ደስ ይበላችሁ አላቸው እነርሱ ቀርበው ሁሉን ይዘው ሰገዱለት እዚያን ጊዜ ኢየሱስን አትፍሩ ሄዳችሁ በደገኛ እንዲሄዱ ለወንድሞቼ ተናገሩ በዚያ ያገኙኛል አላቸው ሲሄድን ሳሉ እነሆ ከጠበቆቹ አንዳንድ ወደ ከተማ ወጥተው የሆነው ሁሉ ለካህናት አለቆች አወጡ ከሽማግሌዎች ጋርም ተሰብስበው ከተማከሩና ለሌሎችና ብዙ ገንዘብ ተሰጥቷቸው ተሰጥቷቸው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት ወጥተው ሰረቁበት እነሆ ይህንን በገዥት ዘንድ የተሰማ እንደሆነ እኛ እንቋጠራለን እናንተም ያለ ስጋት እንድትሆኑ እናደርጋለን አልባቸው እነርሱ ገንዘብ ተቀብለው እንዳስተማሯቸው እንደነገሯቸው አላደሩ ይህንን ነገር በአይሁድ ዘንድ እስከዛሬ ድረስ ይወራ ይኖራል ሰማይና ምድር ያልፋል ቃሌ ግን ያልፋል ይላል ደቀ መዛሙርቱ
የማርቆስ ወንጌል ምዕራፍ ሃያ ስድስት ቁጥር አስራ ስድስት ቁጥር ከዕለትና ዕለት በኋላ መግደላዊቷ ያዕቆብና ማርያም ሰሎሜም መጥተው ሊቀቡት ሽቱ ገዙ። ከሳምንቱም በዚህኛው ቀን እንዲህ በማለዳ ፀሐይ ከወጣ በኋላ ወደ መቃብሩ መጡ። እርስ በርሳቸውም ድንጋዩን መቃብር ደጃፍ ማን ያንኳኳልና ይባባል ነበር። ድንጋዩ እጅግ ትልቅ ነበርና አሻቅበው አይተው ድንጋዩን ሰማሪ እንደነበር ተመለከቱ። ወደ መቃብሩ ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውንና ቤቱ ኢየሱስ ክርስቶስን ኢየሱስ ክርስቶስን ትፈልጋላችሁ፣ ተነሥቷል፣ በዚህ የለም። እነሆ እርሱና የምትመሩበት ስፍራ ነገር ግን ሂዳችሁ ወደ ደቀ መዛሙርቱ ወደ ጴጥሮስም ወደ ገሊላ ይቀድማችኋል ይቀድማችኋል፣ እግራችሁ በዚያ ታይታላችሁ ብላችሁ ንገሯቸው አላቸው። መንቀጥቀጥና ድንገት ይዟቸው ነበርና መጥተው በመቃብሩ ሸሹ። ይፈሩ ይፈሩ ነበርና ለማንም አንዳችሁ አልፈራም ነበሩ። እነርሱ ያልተዛችሁ ሁሉ ለጴጥሮስና ከእርሱ ጋር ላሉት በአጭሩ ተናገሩ። በዚያ ጊዜ በዚያ ውሃ ከዚያም በኋላ የብስራት መድኃኒዓለም ድኅነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫት እስከ መጥለቂያዋ ድረስ በእጃቸው ላከ በእጃቸው ላከ። ከሳምንቱ በመጀመሪያው ቀን ባለም አሉ በተነሳ ጊዜ አስቀድሞ ሰባት አጋንንት ላወጣና በመቅደላዊት ማርያም ታየ። እርሷ ሄዳ በእርሱ ጋር ሆነው ለነበሩት ሲያዝኑና ሲያዝኑና ሲያነሱ ሳሉ አውራ አውራ አውራ አውራ አወራችላቸው እነሱ ሕያው ለሆነ ለእርሷ እንደታያት ሲሰሙ አላመኑ። ከዚያም በኋላ ከእነሱ ከሁለቱ ወደ ባላገር ሲሄዱ በመንገድ በሌላ ተገለጠ። እነሱ ሂደው ለሌሎቹ አወሩ፣ እነዚያም ደግሞ አላመኗቸው። የሉቃስ ወንጌል ምዕራፍ ሃያ አራት ቁጥር ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁት ሽቱ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ ፊት ማልደው መጡ። ድንጋዩን ከመቃብሩ ተንከባላ ገብተው የጌታ ኢየሱስን ሥጋ አላገኙም። እነርሱም በዚህ ሲያመጡ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ጠርተው
ሕያው ከሙታን መካከል ስለምን ትፈልጉታላችሁ? ተነሥቷል እንጂ በሕይወት ነው። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛው ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ። ቃሎችንም አስቡ። ከመቃብሩ ተመልሰው ይህን ሁሉ ለአስራ አንዱና ለልጆቹ ሁሉ መገባቸው። ይህንም ለሐዋርያት መገባቸው መግደላዊት ማርያምና ዮሐንስ የያዕቆብና ማርያም ከእርሱም ጋር የነበሩ ሌሎች ልጆች ነበሩ። ይህ ቃል ጥቂት መስሏቸውና መሰላቸውና ባመናቸው ጴጥሮስ ተነስቶ ወደ መቃብሩ ወረደ። በዚያም ውስጥ ሆኖ ሲመለከት የተፋገር ልብስ ብቻ አየ። በሆነው ነገር እየተደነቀ ወደ ቤቱ ሄደ። ሊቀለብሱ